ጤና ይስጥልኝ አሪፍ ነኝ መሀይሴ ባኩም ልርዳዎት ሰማዎታል መስመር ላይ ያሉ ደንበኛችን ሎ ይሰማዎታል
በኦሮሚታ
ጤና ይስጥልኝ
ኦሮምኛ ኦሮምኛ
እ ደንበኛችን አሁን ኦሮምኛ መናገር የሚችል ሰው ስለሌለ አማርኛ መናገር ይሞክሩ ይሆን
ኦሮምኛ
እሺ እ ወይም ኦሮምኛ የሚናገር ሰው ነገ በስራ ሰዓት ሲደውሉና እናገኘናለን